hello
ይመስገን። Donkey Tube ነው የደወሉት
አቤት
Donkey Tube የደወሉት ምንድን ነው?
አዎ አይ እኔ ይህን መስመር ሲያስተዋውቁ ሰምቼ ነው። ታሪክ ያላቸው ሰዎች በዚህ ስልክ እየደወላቸው ተመዝግቦ
እሺ እና የአንድ ሰው ህይወት ላይ መቅረብ ፈልገው ነው?
አዎ እንደዛ ነበረ ያሰብኩት።
እሺ ህይወቶ ለሌላ ሰው አስተማሪ ነው ብለው ያስባሉ?
አዎ እንዴ
እሺ በድል የተጠናቀቀ ነው። አሁን ያሉበት ከሚፈልጉት ሁኔታ ላይ ነው?
አቤት አሁን ያሉበት ሁኔታ እርስዎ እንደሚፈልጉት ነው? ከዛ ሁሉ challenge አልፈው የሚፈልጉት ሁኔታ ላይ ነው ወይ ያሉት?
አዎ አዎ እንግዲህ ያው ስልሽ ብዙ ነገር አለ ያንን ሁሉ በጥንካሬም በምንም በድክመትም ያን አልፈሽ ለህይወት መናፍ ነገር ነው። ለዚህ ሰዓት ነገር ነው።
እሺ ስራ ራሱ ከድልነት እስከ እውቀት ድረስ ያጋጠም በጣም ብዙ ነገሮች አሉ።
እሺ ስሞትን ንገሩኝ።
ኃይሉ
ኃይሉ ማ ኃይሉ አለጎ መንገሻ
ኃይሉ ኃይሉ አለጎ መንገሻ አለጉ
አዎ፣ አለጎ አለጎ መንገሻ የደቡብ ስም ነው።
እሺ ሀለጎ መንገሻ የተያያዘ ነው ወይስ ኃይሉ አለጎ ነው ያባረው ስም?
አለጎ አለጎ
እሺ ኃይሉ አለጎ አዎ አለጎ መንገሻ መንገሻ አያተትም ነው።
እሺ ስልክ ቁጥሮትን ይንገሩኝ።
ዜሮ ዘጠኝ አስራ ሶስት እሺ
ዜሮ ስምንት እሺ
ዘጠና እሺ
ዜሮ ስድስት
እሺ አድራሻ
አድራሻ አዲስ አበባ ያው ወደ የካቲት ኮተቤ ገብርኤል አካባቢ ነው የምኖረው።
እሺ መዝግቤዎታለሁ። ይደወልልዎታል። መዝግቤዎታለሁ። ይደወልልዎታል። ስለደወሉ እናመሰግናለን። መልካም ቀን።
እሺ ለሁላችሁ እሺ እሺ